ማለት ሴቱን እሺ ማርያም ደርሼ ታክሲ ተራው ጋር ደረስኩ።
አለቃዬ ጎበዛች እ?
ጎበዛች ከማን ጋር ነሽ? ከእነ ሜሉ ጋር?
አሉላ
አለላይ
ምን አልሽኝ?
ከም- በቃ ታክሲ ውስጥ ገባ።
በኋላ ልደውል እና እሺ ታዲያ። አይ በቃ ገባ ቁጭ ገባሽ?
አልኩኝ። አዎ እንዴት ነሽ?
ደህና ነኝ ሙትዬ፣ እግዚአብሔር ይመስገን። እንዴት አለ?
ቤት ሰላም ናችሁ?
ደህና ነኝ እግዚአብሔር ይመስገን። እናንተስ ጋር በቃ እሺ ታዲያ ምንድን ነው?
ሰላም ነው አይደል?
አይ ምንም የለም ሰላም ሰላም ነው ሰላም ነው።
እሺ እሺ ታዲያ እሺ